ከጨለማው ዓለም የወጣሁባትን የሕይወት ምዕራፍ የጀመርኩባትን ካንተ ጋር አምላኬ እርቅ ያረኩባትን ያቺን ቀን አረሳም መዳን ያገኘሁባትን ከጨለማው ዓለም የወጣሁባትን የሕይወት ምዕራፍ የጀመርኩባትን ካንተ ጋር አምላኬ እርቅ ያረኩባትን ያቺን ቀን አረሳም መዳን ያገኘሁባትን ኦ መዳኔ መዳኔ መዳኔ እኔስ ገረመኝ መዳኔ መዳኔ ኦ መዳኔ መዳኔ መዳኔ እኔስ ደነቀኝ መዳኔ መዳኔ ያዳንከኝ ጌታዬ ላምልክ እንደገና ቅዱሳን ባሉበት እንካይኸው ምስጋና ዕዳዬ ተከፍሎ ሞቴ ተሻረልኝ ባንተ ነው ኢየሱሴ ከፍ ከፍ በልልኝ ኦ መዳኔ መዳኔ መዳኔ እኔስ ገረመኝ መዳኔ መዳኔ ኦ መዳኔ መዳኔ መዳኔ እኔስ ደነቀኝ መዳኔ መዳኔ የክብር ብርሃን በላይ ሲያበራ አይኖቼ ተከፍተው አየው ያንተን ስራ የምስጋና መስዋዕት እሰዋልሃለው መዳኔን ያደነኩ ሁሌ አከብርሃለው የተበተበኝ ነገር በሙሉ ተፈታ፣ ሰላም የበዛልኝ ነፍሴ አገኘች እርካታ። ቀምሼ የማላውቀው ደስታ በልቤ ፈሰሰ፣ መንፈሱ መጣና ሕይወቴን አረሰረሰ። ቀምሼ የማላውቀው ደስታ በልቤ ፈሰሰ። መንፈሱ መጣና ሕይወቴን አረሰረሰ። ይህን ሁሉ አይቼ የምለው ቢጠፋኝ ተመስገን በቀር ሌላ ምን ቋንቋ አለኝ ይህን ሁሉ አይቼ የምለው ቢጠፋኝ ከተመስገን በቀር ሌላ ምን ቋንቋ አለኝ ከተመስገን ውጪ ምን ቋንቋ አለኝ? ከተመስገን